hello ጤና ይስጥልኝ Best Bet ሰላም ነው።
ሰላም
ሶስት መቶ የለም።
አሁን በደወልክበት ቁጥር ነው Best Bet የምትጠቀመው?
አዎ ይሄ ቁጥር ነው።
እሺ መቼ ነበር withdraw አድርገህ ነው አይደለ?
እ withdraw አድርገህ ነው አይደለ?
አዎ
እሺ፣ መቼ ነበር withdraw ያደረከው?
ሀላይ ስንትን
ሶስት መቶ ብር በ SantimPay ነው withdraw ያደረከው?
እ በ SantimPay ነው withdraw ያደረከው?
አዎ እና pending ላይ ነው ይገባልሃል። እሺ
መታ
አሳውቀንልሃል። ለስ- ለ SantimPay ይገባል። እሺ እነሱ ናቸው የሚያስተካክሉት።
ይስተካከል።
እነሱ ናቸው የሚያስተካክሉት። ይገባልሃል።